ሄሎ አቤት።
ገነት መልሼ የደወልኩኝ ከችፕችፕ አዎ፣ እሺ።
cart order የአምስት ኪሎን ተቀብለዋል አይደል?
ኧረ ምንም አልተቀበልኩም ከዚህ በፊት በአስራ አምስት ከዲንሹ ጋር የታዘዘ አልተቀበሉ አልቀበልኩም። እንደውም የተመለሰበት ደውላችሁልኝ ነው እንዳልተቀበለች ራሱ ልጅቷ የነገራችሁ።
okay እንትን ነው ኮ- ኮዱን ግን ሰጥቶታል ለ driver ኡ
ኮዱ ለድራ- ለ driver ኡ እኔ ስላልነበርኩኝ okay
ሰጥቻቸው ነው እንትን ያልኩት። እ፣ ያን ቀን ልጅቷ ደግሞ እ፣ መንገዱን እ፣ መናገር አልቻለችም።
okay ግን ኮዱን ይዞ ሰጥቶታል መመለሱን እኮ ልጁ ይዞት ተመልሷል። driver ኡ ይዞ ስለተመለሰ እርስዎ በሚገኙበት ቀን ይዞ ይምጣ ብሎኝ እኮ ነው። እኔ ቅዳሜ ስለሆንኩኝ ቤት የምሆነው በቅዳሜ አርብ ደውዬ እንዳስታውሳችሁ የነገረኝ የደወለልኝ ከእናንተው ጋር ነው የተደወለልኝ።
ችግር የለውም እንትን ያልኩ። ከዚህ በኋላ ግን ኮድ አይስጧቸው ለ driver ኦች ካልተረከቡ በስተቀር አዎ፣ አያስጧቸው። አሁን እዚህ ጋር deliver እንደሆነ ሲያየው እንደ አጋጣሚ check ላድርግ ብዬ ነው። ከዛ በኋላ የ- ያዘዙት order ደግሞ fail ያደረገ ካሮት አሉት አይደል?
እሱ ሌላ ነው። እሱ ትላንትና ነው።
አዎ በቃ እሱን ሲሆን ምናልባት እሱን እሱ መስሎት እንደሆነ ከተላ ብዬ ነው።
ያኛው በዛኛው ነው እንትን በቃ የደረገው።
ችግር የለውም። እሺ፣ እሺ፣ እሺ፣ እሺ፣ እሺ። መልካም እሺ፣ እሺ።
ሁላችንም እሺ። ማማ ቆያት ውጪ ነይ